seconds.
hello ጤና ይስጥልን። ጤና ይስጥልን።
ሄሎ ሄሎ ጤና ይስጥልን። ጉዳይ ነው ሰላም፣ የደወልኩት እንዴት ነሽ?
የምደርሰው እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን።
ም- ተመዝግቤ ነበር እና የማረጋገጫ እንትን እንዲሰጥህ በዚህ ስልክ ደውል ብል የሚል app- ከ application ኑ ላይ ነው።
እም፣ አዎ የማረጋገጫ አርማ የሚደረግለት በአካል ቢሮ መጥተው ነው።
አሀ።
ምን ምን ስራዎችን ነው የሚሰሩት እርስዎ?
የ- ለማስጠናት ማስጠኝነት አስጠኝነት እ፣ አሁን ላይ እሱ የስራ ጥሪ ብዙም አይደለም እና እየመጣልን ስላልሆነ እ፣ በሚኖር ጊዜ ላሳውቆት በአካል ቢሮ መጥተው ነው የሚመዘገቡት እና ስራ ጥሪ በሚኖር ጊዜ እንደውልሎታለን ያኔ መጥተው ይመዘገባሉ።
እሺ እናቴ።
እሺ መልካም ቀን ይሁንልዎት።
አሜን። አመሰግናለሁ። እሺ